ሄሎ ሰላም ጤና ይስጥልን ቤት ቤት
withdraw ነበረ
በዚህ ስልክ ነው አይደለም
ቤት ቤት ስልክ ንገረኝ።
ዜሮ ስልሳ አራት እሺ
ሰላሳ ሶስት እሺ
ሰማንያ እሺ
ሰላሳ ሁለት
ስንት ብር ነው?
ሰላሳ ሺ
ስንት ብር እ
ሰላሳ ሺ
እሺ አሁን approve ተደርጓል። አሁን ይገባል። እሺ አባቴ
እሺ ስለ ደወልክ እናመሰግናለን። መልካም ቀን